Hello Hello ደረሰ
ሄኔዳ እኔ file ኡ download ሊደረግ ሲል unknown server እያለ ነው እና
እሺ እ እስኪ የሆነ አሪፍ ኢንተርኔት ያለበት አውርዱት። ፋይሉን ልክ የልክ ነበር ቴሌግራም ላይ በ Chrome ወይም ደግሞ በሌላ browser
በሌላ በስልካችን ማውረድ አንችልም እ ምናልባት በጣም እንትን እ ብዙ ስለሆነ ስለልክ ይችላል፣ ግን በሌላ PC ማውረድ ትችላለህ።
በሌላ PC እሺ እንትኑን እና ልክልናል ፋይሉን link ኡን extract አድርጎ ወደዚህ የምታጫውትበት ኮምፒውተር ላይ መገልበጥ ነው።
link ኡን link ኡን ልካሽልናል እሺ ልኬልሃለሁ፣ ቴሌግራም ላይ ልኬልሃለሁ።
ቴሌግራም ላይ እሱን ጽፈን search እናድርግ በሌላ ኮምፒውተር አዎ አዎ አዎ unknown server ይለዋል እዚህ ጋር።
እዚህ ጋር unknown server ነው የሚለው አዎ አዎ
እሺ እስኪ ልግባና ሌላችሁን በቃ ደውልልን እሺ እሺ።
እሺ